ጤና ይስጥልኝ ሄሎ ቪዛ ጂጂ ነኝ። የባንኮትን የሚያግዘው መረጃ ልስጦ። ጤና ይስጥልኝ ምና- ምን አሉኝ? እ ይቅርታ ድምጾት ትንሽ ርቋል ደንበኛችን። ምን አሉኝ? ይ- ይቅርታ ድምጾት አይሰማም ራቅ ብሏል። ትንሽ በጣም ርቋል። ትንሽ ነው የሚሰማው። እሺ እሺ ደንበኛችን ምን አሉ ምን አሉኝ? እሺ እሺ እሺ ወደ ሄሎ ቪዛ ስለደወሉ እናመሰግናለን። እሺ መልካም ምሽት።